hello ሰላም ነው?
አቤት
መረጃሽን ከተማርሽበት ዩኒቨርሲቲ ነበር ያገኘነው እና ወደ vehicle manufacturing PLC በ junior accountant ክፍት የስራ ቦታ ስላለ ሰኞ ዕለት ፈተና አላችሁ። ይመችሻል?
okay አልሰማሁ። ሌላስ መረጃሽን ከተማርሽበት ዩኒቨርሲቲ ነበር ያገኘነው እና ወደ vehicle manufacturing PLC በ junior accountant ክፍት የስራ ቦታ ስላለ ሰኞ ዕለት ፈተና አላችሁ። ይመችሻል መምጣት ሁለት ሰዓት ላይ?
ሰኞ ሁለት ሰዓት አይመቸኝም።
እ፣ ካልተመቸሽ ከሰዓትስ?
የት ነው? አዲስ አበባ ነው? አቤት
አዎ አዲስ አበባ።
አይ አይመቸኝም።
እሺ እሺ